ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ቅሪብኝ ቅሪብኝ ሰበብ አትሁኝብኝ ቅሪብኝ ቅሪብኝ ሰበብ አትሁኝብኝ ገዳማይ ገለጥለጥ አድርጌ ገዳማይ ከንፈርሽን ብቀምሰው ገዳማይ ገለጥለጥ አድርጌ ገዳማይ ከንፈርሽን ብቀምሰው ገዳማይ እትፍ ሳልላድር ገዳማይ እንደ ቆረበሰው ገዳማይ በሰፊ አዳራሽ ውስጥ ገዳማይ ፍሪዳ ተጥሎ ገዳማይ በሰፊ አዳራሽ ውስጥ ገዳማይ ፍሪዳ ተጥሎ ገዳማይ እምቢ አለኝ ቢላዋው ገዳማይ ልብ አልቆርጥም ብሎ ገዳማይ እየገዘገዘ ገዳማይ የኔ ውስጥ እምቢ አለኝ ገዳማይ እየገዘገዘ ገዳማይ የኔ ውስጥ እምቢ አለኝ ገዳማይ ያንቺ ቶሎ ቆርጧል ገዳማይ ስለት ነው መሰለኝ ቅሪብኝ ቅሪብኝ ሰበብ አትሁኝብኝ ቅርብኝ ቅርብኝ ሰበብ አትሁንብኝ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ቅርብኝ ቅርብኝ ሰበብ አትሁንብኝ
ቅሪብኝ ቅሪብኝ ሰበብ አትሁኝብኝ ገዳማይ ምነው ባቀረብኝ ገዳማይ ልብህን እንዳትኝ ገዳማይ ምነው ባቀረብኝ ገዳማይ ልብህን እንዳትኝ ገዳማይ ተነቃቃንና ገዳማይ ምንኛ ጎድኝ ገዳማይ የየማትበሎ ገዳማይ እንዲያው ቅበሎኝ ገዳማይ የየማትበሎ ገዳማይ እንዲያው ቅበሎኝ ገዳማይ ሳውቀው ገብቻላ ገዳማይ ዘመድ ሲመክረኝ ግርብኝ ግርብኝ ሰበብ አትሁንብኝ ቅሪብኝ ቅሪብኝ ሰበብ አትሁኝብኝ ቅሪብኝ ቅሪብኝ ሰበብ አትሁኝብኝ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ፍቅርሻ ይጠገብ ገዳማይ ወይ መቁረጫ የለው ገዳማይ ፍቅርሻ ይጠገብ ገዳማይ ወይ መቁረጫ የለው ቅሪብኝ ቅሪብኝ አንቲ ልጅ ቅሪብኝ ሕይወቴን ላጣ ነው ገዳማይ ወይ መላ ፈልጊ ቅሪብኝ ወይን ቅሪብኝ ቅሪብኝ መንፈሴ ሸፈተ ቅሪብኝ አንቺ አንቺ ያለኝ ቅሪብኝ ቅሪብኝ ሰበብ አትሁኝብኝ ግርብኝ ግርብኝ ሰበብ አትሁንብኝ ቅሪብኝ ቅሪብኝ ሰበብ አትሁኝብኝ ገዳማይ ባለ ወራረደ ገዳማይ ማንገብ ያለኝታ ገዳማይ ባለ ወራረደ ገዳማይ ማንገብ ያለኝታ ገዳማይ ሽንቶ የሚመስላ ገዳማይ ሰፊ መስከመዳ ገዳማይ ሀዘነተኛ ነኝ ገዳማይ ከባለ በሻለሁ ገዳማይ ሀዘነተኛ ነኝ ገዳማይ ከባለ በሻለሁ ገዳማይ ያለቃቀስኩ ገዳማይ ትቼ መጥቻለሁ ገዳማይ ያለቃቀስኩ ገዳማይ ትቼ መጥቻለሁ ግርብኝ ግርብኝ ሰበብ አትሁንብኝ ቅሪብኝ ቅሪብኝ ሰበብ አትሁኝብኝ ግርብኝ ግርብኝ ሰበብ አትሁንብኝ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገዳማይ ገለጥለጥ አድርጌ ገዳማይ ከንፈርሽን ብቀምሰው ገዳማይ ትብሳ ልላድር ገዳማይ እንደ ቆረበ ሰው ገዳማይ በሰፊ አዳራሽ ውስጥ ገዳማይ ፍሪዳ ተጥሎ ገዳማይ እምቢ አለኝ ቢላው ገዳማይ ልባል ቁርጥም ብሎ ገዳማይ እየገዘገዘ ገዳማይ የኔ ውስ እምቢ አለኝ ገዳማይ ያንቺ ቶሎ ቆርጧል ገዳማይ ስለት ነው መሰለኝ ግሪብኝ ግሪብኝ ሰበባቱኝ ብኝ ቅርብኝ ቅርብኝ ሰማማቱ ነበር ግሪብኝ ግሪብኝ ሰበባቱኝ ብኝ ገዳማይ ምነው ባቀረብህ ገዳማይ ልብህ እንዳትኝ ገዳማይ ተነካካንና ገዳማይ ምንኛ ቆጨኝ ገዳማይ ባለ ወራረደ ገዳማይ ማን ግብ ያለኝዳ ገዳማይ ሽንታ የሚመስለው ገዳማይ ሰፊ መስገመዳ ገርብኝ ገርብኝ ሰበባቱ ነበር ግሪብኝ ግሪብኝ ሰበባቱኝ ግሪብኝ ግሪብኝ ሰበባቱኝ ግሪብኝ ግሪብኝ ሰበባ